ችለው ሰላም ጤና ይስጥልን። ዱካ የእንጨት ስራ። እሺ ከ We Plus Solution ነበር የምደውልላችሁ።
እሺ እ We Plus Solution provider ላይ እንደ አገልግሎት ሰጪ ተመዝግባችሁ ነበር application ላይ።
መሰለኝ። አዎ።
አዎ አሁን ላይ እ ስራ ስለጀመርን እንዲሁም ኦንላይን በመሆን ያለምንም ክፍያ ከ customer ኦቻችሁ ጋር መገናኘት እንደምትችሉ ለማሳወቅ ነው።
ኦኬ። እሺ እሺ፣ አመሰግናለሁ። መልካም ቀን ይሁንልሽ። እሺ፣ አመሰግናለሁ።